Hello ጤና ይስጥልኝ። ሲወቱ ጨርሰን ነበረ እናት ያው እኔ ደግሞ በዚህ እንደተጀመረ አላውቅም ነበረ። አሁንና ምንም የለንም። አሁን ድራፍት እየሸጥን አለ።
እሺ ልመዝግብልዎት። BG ID ዎትን ይንገሩኝና BG ID ዎትን ይንገሩኝና ልመዝግብልዎት።
ID በቅርብ ነው የተከፈተው። ID የለን
እ፣ ወይ ደግሞ SIN number የሚያስታውሱ ከሆነ SIN number ይንገሩኝ።
ሲቪ ነምበር ሲቲ ነምበር ንገረኝ። ሁለት ዜሮ ስንት ነበር? አሳይ ሲቲ ነምበር የኔ እዚህ የተለጠፈ ነበር የኛ የሰላም አለም የኔ አ ይቅርታ እንግዲህ
ችግር የለም።
ሁለት ዜሮ ነው። እስኪ ሁለት ዜሮን ጻፍ።
እሺ ሁለት ዜሮ አርባ ሶስት አርባ ሶስት
እንዴ ይቅርታ አብት ነው አብት ነው
መስመር ላይ ነው። ደንበኛችን ወይ ሲያገኙ አ- ደወል ይችላሉ።
እሺ ያው አይ ሁለት ደቂቃ በቃ ይኸው አሁን እንደነገርሽ ነው። ይቅርታ መስመር ካልያዝኩብሽ መጣሁ መልሼ እንደው ይቻላል። የተለመደ ነገር አለ